ነው
ከሁሉ ስፖርት ብር withdraw አድርጌ ቅዳሜ ዕለታ ወደ ቴሌ ብር withdraw አድርጌ ነበር አልገባለኝም እና እሱን ለመጠየቅ ነበር።
okay ከ transaction history ላይ screenshot አድርገው ይላኩልን
screen screenshot አድርጌ ይዣለሁ ግን አላኩም ምን ይላኩልን ወደኛ እ እ ይላኩ በቴሌግራም ወደኛ በየት በዚህ ቁጥር እንገሩት ስልክ ቁጥር የያዙ ልኩበት እሺ እሺ እሺ
ዜሮ ዘጠኝ ሰባ ስምንት
ሰባ ስምንት
አስራ ስድስት
አስራ ስምንት አስራ ስድስት አስራ ስድስት እ ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት አዎ
እሺ እሺ እሺ